ሰላም ጤና ይስጥልኝ ሳሙኤል።
ሄሎ
ሄሎ ሄሎ፣ አቤት ጤና ይስጥልኝ።
አብሮ ይስጥልኝ።
ከሮኬት ነበረ ምንደውለው ስልኮትን ፌስቡክ ላይ አስቀምጠውልን ኬት?
ነበረ።
ኬት STEM for Kids
አልሰማሁሽም በደምብ።
STEM for Kids የህፃናት የክረምት መርሃ ግብር
እሺ እሺ።
አስታወሱ?
አዎ ትናንት ጽላቸው ነበር።
አዎ ፌስቡክ ላይ ስልኮትን አግኝተን ነው የደወልነው።
አዎ አዎ፣ መረጃው ከዚህ በፊት አሉት ወይስ ጥያቄ ነው ያለው?
የለኝም። የት አካባቢ ነው መጀመሪያ location?
እ፣ ቅርንጫፎቻችን የሚገኙት የመጀመሪያው ሰሚት የተባሉት አካባቢ አለ፣ እ፣ ብስራተ ገብርኤል፣ እ፣ ሌላው ወደ ቦሌ ሆምስ አካባቢ Pilot Association ግቢ ውስጥ እና እ፣ ጀርመን አደባባይ ጋር አለ። እርሶ የት ነው ሰፈሮት?
okay።
የቱ ይቀርቦታል?
አ፣ የተባበሩት ነው እኔም ያየሁት እ፣ እና እሱ ነው የሚቀርበው።
አዎ፣ እዚህ ለን- እ፣ መረጃውን ልንገሮት ወይስ አለዎት? ከዚህ እሺ እሺ።
የ half day የሙሉ ቀን እና የግማሽ ቀን ፕሮግራም ነው ያለን። ከአራት ዓመት እስከ አስራ ሰባት ዓመት ያሉ ታዳጊዎችን ነው የምንቀበለው በፕሮግራም እና ከጠዋት እስከ ስድስት ሰዓት ላይ ያል- ባለው ፕሮግራም ላይ ከ beginners ከ scratch ጀምሮ እስከ advance AI programming coding ን ይወስዳሉ። ከምሳ በኋላ ደግሞ extra activity ዎች አሉን እንደ የ branch ኦች የሚለያዩ ታይኳንዶ፣ music፣ art፣ football፣ basketball የመሳሰሉትን
okay።
እ፣ ሌላ ተጨማሪ የሚፈልጉት ጠዋት purely AI coding ብቻ ነው የሚማሩት።
ጠዋት ከሶስት ሰዓት ጀምሮ ከስድስት ሰዓት ያለው ጊዜ ላይ አዎ እንደ የህፃን
ያው ስድስት ዓመት አካባቢ ነው የኔ ልጅ።
ስንት አመቱ ነው
ስድስት
ችግር የለውም መጥተውም office ኣችንን check አድርገው እም፣ እስኪ የቱ በቃ ተባበሩት ጋር ያለውን ይሄውና ምን ምን facility እንዳለው ይሄውና እሺ፣ ከሰኞ እስከ እሑድ አለ እ፣ ፈጠን ብለው ቢመዘገቡ አሪፍ ይመስለኛል ይሄኛው branch ተማሪ የሞላብን ስለሆነ እስከ አርብ ድረስ የሚቆይም discount ስላለ እንዲጠቀሙ
check አደርጋለሁ። እስከ ስንት ሰዓት ይቆያል? ማታ
እስከ አስራ አንድ ሰዓት ድረስ አለ
አስራ አንድ check አደርጋለሁ። እሺ።
እ፣ ዛሬ ይመጣሉ ወይስ
አይ ዛሬ እንኳን አይመስለኝም። እስኪ አሳውቅሻለሁ።
እቺ ሳምንት discount እንዳያልፉት።
እሺ እሺ check አደርጋለሁ።
መልካም ቀን።